Hello, hello. ጤና ይስጥልኝ። አቶ ሁሴን ከኢትዮ ችክን ነበር የደወልኩልህ። ባለፈው ቅሬታ አቅርበህ ነበረ በሰማንያ ሰባት አስራ ሶስት ላይ ደውለህ ጫጩቶቹ በብዛት እየሞቱብኝ ነው እ፣ የሰሙ ዶክተሩ እየተከታተለ አይደለም ብለህ ቅሬታ አቅርበህ ነበር አይደለ? እ፣ ደወለልህ እሱ
የቡታጀራው መፍታት አንዋር ሳይሆን እ?
እኔ በሁለት ቦታ ነበር ሚሰራ እሺ በቡታጀራ መስልቴ የስልቴ ያስገባቸው እሱ ነበር።
እሺ እሱ ግን አልመጣም። ያው የቡታጀራው መጣ።
እ፣ ስለዚህ እሱ ልኮ እ፣
እሱ ይልሃለን እሱ አይቷል።
ሙያዊ ድጋፍ ሰጥተዋል።
አዎ ከሱ ነው።
ጥሩ፣ እሱን ለማወቅ ነው። አመሰግናለሁ። መልካም ጊዜ